ሰላም ጤና ይስጥልን። ችብችብ ጤና ይስጥልን። እንዴት ነሽ?
ይስጥልን። እግዚአብሔር ይመስገን አለሁ። አንድ እንትን አዝዤ ነበረ ከትላንትና ወደ
እሺ።
አልመጣልኝ፣
ትላንት አልተደወለልዎትም?
አልተደወለም። በሌላ group ላይ ነበር ይንገሩኝ።
ዜሮ አንድ አንድ ዜሮ ዘጠኝ
አንድ እሺ፣
አራት ድጋሚ ዜሮ ዘጠኝ አንድ አንድ ሀያ አራት እሺ፣
ዜሮ ሶስት ስልሳ አንድ
ዜሮ ሶስት ስልሳ አንድ እሺ፣ አንድ እ ምን ነበር አሉኝ? product ኡ
ሽንኩርት ነው።
ያ- ያልመጣው
አዎ
admin ኡ አሁን የሰጡኝ ስልክ ባለቤት ነው።
እኔ ነው።
admin ኡ አይ እኔ create በ group ላይ ያደረገው ነው የገባሁት። እኔ አይደለሁም create okay ያደረኩት።
ነው። ማን- ሴት ማን group ቤት ላይ ነው ይሁን የገባው?
ምናምን ይሁን ምናምን ቤተል?
እንደዚህ መሰለኝ ስሙ።
ቤተል የሚለው ላይ ነው ቤት መሰረት የምትባል መሰለኝ አይደለም። መሰረት የዛሬ ነው።
እህ።
መሰረት የሚለው የዛሬ ነው።
አ አ ቤተል ላይ ገብተዋል። ግን አዎ post already ከትላንትና ወዲያ
አዎ ደርሷል already
አ፣ እኮ አልመጣም ዛሬ delivered ተደርጓል።
ይመጣው።
አልደወለችልዎትም admin ኗ አልደወለችም። አዎ ያቋ- ያቋታል
አላውቃትም። እዚህ ግን ቸርችል avenue ስለሚል ቸርችል ጋር ነው የ- ቴሌ ነው ብዬ ነው ዝም የገባሁት።
ብሎ ነው ስልኳ የገቡት።
አለሽ እንዴ?
አዎ አዎ።
ስልኳ አለ ቢንገሮት እና check ያደርጋሉ።
እ? አዎ እሺ ዜሮ ልደውልላት።
ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ ሀምሳ
ሀምሳ ስልሳ
ስልሳ ዜሮ ዜሮ
ዜሮ ዜሮ ማ ቤቲ ነው የምትባለው አዎ ቤተል ነው የምትባል።
ቤተል። እሺ በቃ ልደውልላት።
እሺ እሺ እሺ እሺ እናንተ አመሰግናለሁ።
እሺ መልካም እሺ